ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት ተጠራታለው
ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለሁ።
እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለው እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለሁ።
እናቴ ስላት ልጄ ያለችኝ ባዘን ደስታዬ ቅርቤ ሆነችኝ። የማይጠፋ ነው የማይቀብር ያደራ እናቴ ለእኔ ያላት ፍቅር እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለሁ።
ቀስቱ ታጥፎልኝ ከእግሬ ስር ወድቋል። ምልጃዋ ረድቶኝ ስሜት አድሷል። በጨለማ ዓለም ለእኔ ብርሃኔ ትረዳኛለች በእድሜ ዘመኔ
እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለሁ።
የተረሳውን ታስታውሳለች ስሟ ለጠሩት መሸሸጊያ ነች ጩኸቴን ሰምታ አትጨክንም በዘንዶ አፍ ውስጥ አትተወኝም እኔ ሳልፈራም ድንግልን ይዤ ሕይወቴ ቢያልፍም ጭንቀት ትካዜ የምመካበት ስሟ አጽናኝ ነው እየወደድኳት እጠራታለሁ።
የመስቀሉ ስር ድንቅ ስጦታ የልቦና ረፍት በቀን በማታ ድንግል ዋሴ ናት መሸሸጊያዬ ጦር መመከቻ